ሄሎ ጤና ይስጥልን ከቢጃ ኢትዮጵያ ነው የምደውለው።
እሺ ሰላም
ቅድም ጋዝ አስመዝግበው ነበረ አዎ።
ጋዝ ደውለውልኝ ነበረ።
አዎ
በሲል ነበር ቤቱ ማግኘት አልቻልኩም እና ጀሞ አንድ አካባቢ ነው አይደል ቤቱ?
አዎ ጀሞ አንድ የተመዘገበው በማን ስም ነው?
በእኔ ነው በአሮን አሮን አሮ- ሁሴን
አሮን አሮን ነው ሁሴን የሚለው ግን እዚህ ጋር አሮን ጤን ሳይሆን ሁሴን አሮን ሁሴን
እሺ የምነግሮትን ቁጥር ወይ የእርሱ መሆኑን check እንዳደረግ ይንገሩኝ።
እ፣ ሞቶ አሮን ሁሴን የምን ምን ልንገርሽ አይ የምነግሮት ቁጥር የእርሱ ከሆነ ይንገሩኝ። ዜሮ ዘጠኝ
አዎ
አስራ አንድ ሰማንያ አምስት
እ ዜሮ ዘጠኝ ዘጠና አንድ የእርሶ ነው እንደዚህ በሚል ቤት የተመዘገበ ቁጥር አለ። የእርሶ ከሆነ ለማረጋገጥ አዎ አዎ ዘ- ዘ- ዜሮ ዘጠኝ ዘጠና አንድ
አስራ ስምንት አዎ አስራ ስምንት አምሳ ሰባት ዜሮ ስምንት ነው ዜሮ ስምንት አዎ አዎ የኔ ነው የኔ ነበር የእርሶ እሱ ቁጥር ነው።
አዎ እሺ በቃ የእርሶ ቤት እንደሆነ ለማረጋገጥ ነው። አግኝቼዋለሁ።
በቃ እሺ እሺ አመሰግናለሁ እሺ